ይነስጥልኝ ካሪፌ ነበር የምደውልሎት። ረዴት እባላለሁ። ካሪፌ ነው የምደውልሎት። ትናንት ደውለውልን ነበር የሚፈልጉትን እርዳታ እንዳገኙ ለመጠየቅ ነበር።
አዎ ደውላልኝ ነበር፣ አግኝቻለሁ።
እሺ ተስተካክሎሎታል ደንበኛችሁ?
አዎ አዎ፣
እሺ ምናልባት ያስመዘገቡበት ስልክ እንዳይለይ የቴሌብር ይሄ ነው።
በዚህ ስልክ ነው በዚህ ሱ- በዚህ ስልክ ስልክ ነው። አዎ አዎ አዎ፣ ቴሌብርን በዚህ ቁጥር ነው የሚጠቀሙት።
አዎ። እ እ?
ቴሌብር በዚህ ቁጥር ነው የሚጠቀሙት።
አዎ በዚህ ነው።
እሺ ደንበኛችን እናመሰግናለን። መልካም ምሽት ይሁንልዎት።
አሜን አሜን።